ወክማ ፈሊጡ ከገባ ወርቁን ከነጠርከው ከሰሙ ለይተ የልቤን ጥፍጥሬ ቅንጣቷን ልንገር አንተም ጆሮ ስጠን ልብን አስከትለ የውልህ አንድ ቃል ስንብር ቤቴ ገብታ ከተጨበጠች ከልቤ ጋበታ ለቅጽበት ሞቅታ ሐሴት በኔ ላይ ሞልታ ሰላሜን ሁሉ አጥፍታ ውስጤን ጤና ነስታ ጭብጧም ልቦና ባዶ የኖረችው አንድም ሰላም አታ አንድም ያገኘችው ይሄ ስንት ለኔ ውጋቶ ይስባለ ሚያሰክር አረቄ ወይስ ወይን ወለላ ባልነገረን ያን ቅኔውን እስኪ ለየው ከሰም ወርቁን አሳውቀኝ በልፈሊጡ አካል እኔ ካወክማ ፈሊጡ ከገባ ወርቁን ከነጠርከው ከሰሙ ለይተ የልቤን ጥፍጥሬ ቅንጣቷን ልንገር አንተም ጆሮ ስጠን ልብን አስከትለ